hello ጤና ይስጥልኝ መነሳቶች ቴሌቪዥን
እንትን coin ነበረ እንትን ትኬት የሌለው ሆኖ coin እየተጫወትኩ coin ግ ሆኖ አሁን coin ኡ እንዴት አጫዋቱ እንዴት
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣል። ሰባት ቁጥር ተጭነው አማርኛ አድርጉ። ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስና እድሉን ይሞክሩ። ጥያቄና መልስ በ coin ነው የሚመልሱት።
ምን አለው ወይኔ በ coin ነው የሚመልሱት። ጥያቄና መልስ በ coin coin coin ማለት ጥያቄና መልስ ነው የሚመልሱበት።
ኧረ አልተሰማኝም ነው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ ይመጣል።
እ
ከዛ ሰባት ቁጥር ይጫኑና አማርኛ ያርጉት ቋንቋውን።
ሰባት ቁጥር
አዎ
ወደ ሶስት ቁጥር ለመስጠት የሚለውን ይንኩ።
የኮይኑ ኮይኑኑ አሁን እንዴት እንደመጫ
አዎ ኮይን ማለት ጥያቄና መልስ መመለሻ ነው። እሺ
እሺ እሺ
ትኬት ደግሞ እድሎትን ነው የሚሞክሩት።
እሺ
እሺ መልካም ጊዜ።
እና
አሜን